ጤና ይስጥልኝ። ነው እባክዎ።
ሁሉ ስፖርት አይደለ? ብር አስገብቼ ነበር በቴሌ ብር ማለት ነው።
እሺ ከትናንት- ትናንትና ትናንት ትናንትና አስገብቼ ነበር እና እ፣ በ- በቴሌ ብር የላኩበት እንትን አለኝ፣ ፋይል አለኝ፣ receipt አለኝ፣ ግን ወደ account ኤ አልገባም።
እሱን screenshot አድርገው በቴሌግራም ይላኩኝ።
እ፣ ምኑን እንትኑን እ፣ ይሄ የእንትኑን file ኡን document ኡን ላከልሽ።
አዎ ቴሌግራም ላይ በምንድን ነው የማገኝሽ?
ጥያቄ ምልክት አለ website ኡ ላይ፣ እዛ ላይ ነው ያገኙናል። ቴሌግራም
እሺ እሺ